Hello ሰላም ጤና ይስጥልን። ከቺፕቺፕ ነበር የምደውለው ማስተዋል። ይቅርታ ሶሲ ሶያ order አድርገው ነበር። order አላደረጉም። ቺፕቺፕን ግን ይጠቀማሉ።
ገና በቀደም ነው ስልክሽን ብሎ ስልኩን ወሰደ እንጂ አልተጠቀምኩም እስካሁን።
ከዚህ በፊት order አድርገው ነበር አይደለ?
አይ ብዙ ስልክ አላለም።
Okay። ጭራሽ application ኡም የለዎትም?
አዎ
application ኡ የለዎትም?
አዎ
Okay። በቃ sorry። እሺ፣ መልካም ቀን።